hello ጤና ይስጥልኝ። ቃል ኪዳን ከቤት ቤት ምን ልርዳዎ
እንትን የሆነ ብር ወደ account ልኬ ማለት ነው እሺ አልወረደልኝም። ወይም ወደ እንትኑ betting መልሱልኝ ወይም ደግሞ ወደ account እንደምወርድልኝ አድርጉልኝ እስኪ።
check እናድርገውና መጀመሪያ በስልክ ቁጥር ነው የሚጠቀሙት?
አዎ በስልክ ቁጥር ነው።
እሺ የዛሬ ወደ ንግድ ወደ ንግድ ባንክ ነው የላኩት፣ ገ- አልገባም።
ነው? እሺ የዛሬ ነው አይደል?
አዎ ዛሬ ነው እሺ ስንት ብር ነው?
እ ሰላሳ ሁለት
እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ወደ account ኡ ይመለስና አስር አስር ሺህ አድርገው ያስወጡታል።
ኦኬ ፕሮሰስ ላይ ሊቆይ አ- ስለሚችል okay አዎ በቃ እንደዛ ይሻላል።
እሺ ተመልሷል። አሁን confirmation ከጠየቁት መልሰው ይደውሉልና confirm እናደርግሎታለን።
okay እሺ እሺ እሺ አመሰግናለሁ።
መልካም ቀን። እሺ